हेलो सलाम नई ሰላም
ሄሎ ወይ ሰላም አቤት እንትን ዜሮ ሶስት ሰላሳ ስምንት ጤናፊል ቤት ነበር። አንተን የሚሄደው ወደ ጃፓን ኮንዶሚኒየም ነው።
ቦሌ ጃፓን ኮንዶሚኒየም ሳሙኤል ነህ?
አይ ፍቃዱ አሁን ደውዬልሽ ነበር።
ኦኬ እሺ የት ነው ያለው ቦሌ ጃፓን ጃፓን ኮንዶሚኒየም አዎ፣ ጃፓን ኮንዶሚኒየም አዎ የሚለው የሚያሳየው ራሱ እንትኑ አለም ሲኒማ ነው፣ ግን ያለ ጃፓን ኮንዶሚኒየም ነው።
በቃ እሺ ቼክ አርግላለሁ በዛ እሺ ቼክ